ሄሎ ጤና ይስጥልን ጉዳይ ሀና እባላለሁ። ምን ልርዳው?
ባለፈው እንትን ታመም እንትን ደውዬልሽ ነበርና እንትን የሆነ link እልክልሃለሁ ብለሽ ነበር።
ይቅርታ በጣም ድምጽ
በ- በ- በቀደም ዕለት ደውዬ አልተላከልዎትም የቴሌግራም ስራ link?
ፈልጌ ነው ተመዝግቤ ነበር። ከዛም እሺ።
link እልክልሃለሁ ምናምን ብለሽ አላክሽልኝ።
አልተላከልዎትም?
እ፣ አዎ አልገባልኝ። ያው ሄሎ?
የ form ነገር የ- አቤት አይሰማም። ሄሎ አሁን ይሰማል። link ነው ያልተላከልዎት አይደለ? ሄሎ አዎ link link አዎ link አልተላከልኝም።
ሄሎ?
አዎ። ሄሎ እሺ፣ በዚህ ቁጥር ነው ያስመዘገቡት?
አዎ በዚህ ሄሎ?
ነው በዚህ ነው። አቤት አዎ በዚህ ነው።
እሺ፣ ሄሎ?
እሺ። ስለዚህ በዚህ ቁጥር
አዎ በዚህ ቁጥር link በዚህ ቁጥር እሺ፣ ሊየውና ካልተላከልዎት እልክልዎታለሁኝ፣ አሳውቅዎታለሁ።
አዎ እሺ እሺ
እሺ